Hello? Hello? ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ? ቴሌቪዥን
ቆይ ይሄኛው ምንድን ነው?
እም?
አ?
ምኑ
ይሄኛው ምን ይጠቅማል እንዴ?
ጥቅሙ ተጫውተው ካ- ካሸነፉ ሽልማት አለው።
አ?
ሽልማት አለው።
መልስ ከመለሰ
ጥያቄና መልስ ሲመልሱ ትኬት ነው የሰጡት።
እሺ፣ ስም ስም ብር ነው።
እ፣ ከሁለት ብር ጀምሮ መጠቀም ይችላል።
መልስ መለሰ ምንድን ነው እየሰጠው ሽልማት?
ትኬት ሽልማት ትኬት
አ?
ትኬት ማለት የቴሌቪዥን የእድል ጨዋታ መሞከሪያ ማለት ነው።
እሺ በቃ
እሺ፣ መልካም ጊዜ።
እሺ
እሺ፣ bye